ሄሎ ብርሃኑ ወይ ሰላም ነው፣ እንዴት ነሽ?
አለን። እንዴት ነህ?
አለሁ አለሁ።
እ እንትን የቱቱን ወር ታዝለውክ ነው?
አልታዘዘምልኛው ከስተመሩ ደግሞ የአፍጥር ነው መሰለኝ እየደወለልኝ ነው አየ- ላይ በላይ
እሺ፣ ታገናኘኛለህ እዛ ከሆንክ?
እሺ እሺ፣ ላገናኝ እሺ። አዎ።
ሄሎ
ሄሎ ቱቱ ነው እናቴ?
ቱቱ ንድል ገርጂ ሄሎ ገርጅ branch። እሺ፣ ወይዬ።
ከ beU ነው የምደውልልሽ። በመቶ ሶስት ሰባ አራት ሀያ order ታዛችሁ ነበር እንዴ ከኛ?
እኮ አልተደወለልንም እኛ።
ተደውሎ አልታዘዘም?
አዎ
እሺ እሺ እናቴ እሺ።
እስ- እስ- ቆይ እስኪ አንዴ እየተደወለልኝ ነው።
ሄሎ
እ ሄሎ ሄሎ።
ብርሃኑ፣ እሺ፣ አንዴ ቆይ፣ ወይዬ።
እሺ፣ አንዴ ቆይ፣ አንዴ እሺ፣ የእንትኑን ቆይ፣ አነሳችሁት እኮ ደውልና- የኮኮን የኮኮን የኮኮን ምን ሆኖብክ ነው?
አልታዘዘም ምን ብሎ ነው?
ነበር። ቴክስት ቴክስት ቴክስት ደባ ነበር አሳውቅ ምናምን ብለውኝ ግን ምግቡን እንትኑ እንትኑን አንስቼዋለሁ ግን እና አዎ አዎ ምግቡን አንስቼዋለሁ። አዎ እንትኑ ስድስት ነበር። አዎ የአንድ ከስተመር ነው የአልኩሽ የአፍጥር ሙስሊም ባለ አንድ ወጣት
የሞት እኔ እኔ ነበራ
ካንሰር ምን ኦርደር አልተደወለልኝም እኮ አሁን እኮ- ተነሳው ብርሃኑ
ነው እንዴ? እኔ ምን ኦርደር አውቃለሁ? እኔ ጋር ኦርደር ነው።
አልተነገረማ።
ተመልካ ነው መልሰው በይ ይልና መልሰዋለሁ።
የፈረመውን ሰርዝ እዚህ ሲስተም ላይ ካለው ኦሩ የሚያሳየኝ አልፈረምኩም አልፈረምኩም መፈረም ፈረምኩም
አሁን ኦርደር ነው።
እሺ እ እሺ እሺ